የለም ሄሎ ጤና ይስጥልኝ ሄሎ ሄሎ ጤና ይስጥልኝ አይሰማም
ይሰማል አብሮ ይስጥልኝ ቪዛ ምናምን ሲባል ሰምቼ ነው ከቲቪ ማስታወቂያ ላይ የሚያገኘው እሺ አዎ ስለ ውጭ ሀገር ጉዞ መረጃ እንሰጥታለን
እሺ ያለ ፓስፖርት ነው ፓስፖርት ካለ ችግር የለውም አዎ ፓስፖርት ያስፈልገውታል የትኛውም የውጭ ሀገር ጉዞ ፓስፖርት አስፈላጊ ነው ፓስፖርት ያለ ያስፈልገውታል ፓስፖርት አይቻልም